ዘጠነኛ ደርሼ ለሴተኛ ባኮመንደርቶ
ትናንትና እንትን አድርጌ ነበር ዲፖዚት እና መልክሸለ ወደ እናንተ እንትን ብዬ ነበር።
እሺ በዚህ ቁጥር ነው ያስመዘገቡት?
አይደለም ዘጠኝ ሰባ
ዜሮ ዘጠኝ ሰባ ሀምሳ አራት ሀምሳ አራት ሰባ ሶስት ሰባ አምስት
እሺ ደንበኛችን ስሞትን ይንገሩን።
ዘሪሁን መቶ ስልሳ ስምንት ብሩ ተመልሷል።
እሺ
ሰማንያ ስምንት ብሩ በቴሌ ብር የላኩት ቀረ።
እሺ screenshot ልከውልን ነበር።
አሀ
እሺ ማን በሚባል ስም ነው የላኩልን?
ምን እ፣ እንትኑን ወደ እናንተ አዎ፣ የቴሌግራም ስሞትን ይንገሩኝ።
ዘሪሁን
ደንበኛችን
እ?
ዘሪሁን ሹመት
አ፣ ዘሪሁን ስመት ነው የሚለው
እሺ ስልሳ ስምንት ብር ተመልሶሎታል።
መቶ ብሩም ተመልሷል።
እሺ ሰማንያ ስምንት ብር ብቻ ነው እ፣ የቀረቡት።
አ
call እሺ ደንበኛችን አግኝተነዋል። ለሚመለከተው አካል ደግሞ ያስተላልፍሎታለሁ።
እሺ ከሚስተካከልሎት በትዕግስት ይጠብቁን።
እሺ እሺ፣ አመሰግናለሁ።
እሺ ሌላ የምረዶት ነገር አለ?
የለም። እሺ እሺ ስለደወሉ እናመሰግናለን።